ሄሎ
ሄሎ እዬ፣ ሰላም ጤና ይስጥልኝ።
ሰላም ቤት ወሬ አለ?
አብሮ ይስጥልን። እ፣ በቁጥር የቁጥር ጌጥ የለውም ልጅ እናቴ አበሻ ልጅ እ? ሄሎ ሄሎ ወዬ የ- ምን ጌም?
በነምበር ነምበር ጌም የለውም አ፣ እነ- አበሻ?
የት ነው?
እ? እ?
ምን አልከኝ?
እ፣ አበሻ ቤቲንግ ላይ ገብተን ማለት ነው።
ይቅርታ ይሄ ሀበሻ betting አይደለም፣ Best Bet ነው።
Best Bet ነው። OK number የለውም number ያው የ number data ው update የተደረገ ስለሆነ ወጥቷል።
ነው።
አዎ OK እሺ፣ እኮ አጥተን ነው እኮ አዎ፣ የለም ይመለሳል። system update አድርጎ ይመለሳል ሲጨርስ።
አይደል? እሺ እሺ።
እሺ።
አይ update እየተደረገ ስለሆነ